ሄሎ አቤት።
ዋሽንግተን።
አዎ ዋሽንግተን ነው። ምን ልርዳዎት?
እሺ ብሬን ቅድም አሁን አውርቶች ነበረ ብሬን የማራኝ
እሺ እና ውጤቱን ወዲያውኑ ይዞ ይደርሳል እ በውጤቱ ወዲያውኑ ይደርስልናል ማለት ወ- ቶሎ ተፈልጓል።
አዎ በሰዓታት በወረቀት?
ልዩነት ይደርሳል።
በሳ እዛው ሆነን ነው ወይስ ተመልሰን መተን ነው? እንዴት ነው?
አይ እዚሁ መቀጠል ትችላላችሁ። ይደርሳል።
ምን ያህል ደቂቃ?
ደቂቃ ሳይሆን ሰዓታት ሊወስድ ይችላል።
ስንት?
ከሶስት እስከ ስድስት ሰዓት ነው የሚሉት።
በስመ አብ። ወይ ቆይ አሁን መታችሁ ነው የምትወስዱን?
አምቡላንስ የሚያስፈልግ ከሆነ አሁን እንመጣለን።
አዎ ምን በአምቡላንስ ነው የሚመጣው።
እሺ ከየት ነው?
ዘውዲቱ
እሺ በዚህ ስልክ ይደውሉላችሁ።
አዎ ቆይ እሺ፣ ሳንትኑ ለአስራ አንድ እዚህ የሚሰራው አለ እሱን አሰርቼ እንትን ልበልሽ
እሺ ጨርሱ።
ደውል ስጨርሰን ደውልሽ እሺ እሺ